hello
አቤት አይሰማ
ይሰማል።
መኪና ፈልገን ነበር። ይኖራችኋል?
ምን አይነት መኪና?
ለስራ የሚሆን ኪራይ የህዝብ ነው እም፣ እም።
አለ እንደ D4D፣ አባዱላ፣ five L
five L
five L አለን ሁለት ሺህ አንድ ሞዴል።
ሁለት ሺህ አንድ አዎ አ- ኪራይ ነው። ኪራይ ይኖራችኋል?
ኪራይ የለንም፣ ሽያጭ ሽያጭ ላይ አዎ
ሌላ እስከ five L ከሁለት ሺህ አንድ ሌላ ሞዴል የላቸውም?
ሁለት ሺህ ሶስት አለ ሁለት ሺህ ሶስት አዎ ከዛ በላይ የላቸው
የለንም ከዛ በላይ
አለ ሽያጭ ላይ ነው እንጂ ኪራይ ላይ ምናምን የላችሁማ?
እ አ፣ ኪራይ የላችሁም?
ኪራይ የለንም። አዎ ኪራይ ፈልገህ ነው?
እም፣ እም።
ምን አይነት መኪና?
አ፣ five L ወይም dolphin five L ኪራይ።
አ፣ ወይ ዶልፊን ወይ five L
okay እሺ፣ ካገኘን እንደውላለን።
እሺ